ሄሎ
አቤት
ተዳምጦ የሚሰለኝ ቴሌቪዥን ሄሎ
ትኬቱ እንዴት ነው የሚቆርጥ?
እ፣ ደንበኛ ሲሆኑ ነው ትኬት የሚሰጡ።
ነው
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ።
አልተመዝግቤም እስካሁን ባለው
እ
አልተመዝግቤም እስካሁን ባለው
ያው ሲመዘገቡ ነው ትኬት የሚያገኙት። ለዛ ነው
ነው ቅድም እኮ ተመዝግቤ ሁለት ብር ተቆር- ተቆርጦብኝ ነው።
አዎ በአሁኑ ባገኙት ትኬቶች game ኦችን መጫወት ይችላሉ።
እሺ ዛሬ አሁን ትኬት ገብቶልዎታል፣ አ- ተጠቅመውበታል። ግማሽ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ
ነው
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለ እሺ
እሺ።